hello hello ጤና ይስጥልኝ።
ሰላም እንዴት ናችሁ?
ዛሬ
አለን እስ እቃ ይመጣልሻል ተብዬ ነበረ ትናንት ወዳ ኮ- የቀረ እቃ አዎ ወይም አትልኩልኝ ከሆነ ሌላ ልዘዝና እሱ ወይ refund የምታደርጉ ከሆነ ማታ ተደውሎሎት ነበር
አዎ ከትናንት ወዳም ደውላለኝ እልክሻለሁ አለችኝ። እሺ አልኩ። ትናንትም ተደውሎ ጠዋት ይመጣል ተባለ። ዛሬ በዚህ ቁጥር ነው በዘጠና ሁለት መጨረሻው አዎ ሰብሪና ዘጠና ነው ሁለት?
ያለ ካሮት አዎ አዎ ጎሮ አዎ ዛሬ ወጥቷል ይመጣል አዎ መጥቶ ረስቷል።
አዎ አዎ ወጥቷል ትንሽ ይታገሱና
በቃ ይመጣል።
አይ ዛሬ ጥርጥር ያለ ከተነ- እሺ ካልሆነ እንዳዝ ነበር እንድታመጡልኝ።
ችግር የለም እስከ እስከ ስምንት እስከ ዘጠኝ ቆዩና እስኪ ደውለው እንትን ይበሉ እንጂ ወጥቷል እኮ ይመጣል እሺ እሺ አባት አመሰግናለሁ።